ሄሎ ጤና ይስጥልኝ እባክዎት ምን ልርዳ? ምን አሉኝ?
በዚህ ቁጥር ላይ እ ምን አሉኝ?
እ አቤት ምን አሉኝ?
በዚህ ቁጥር ማለት በየቀኑ ሁለት ብር እየቀረ
እሺ ስንት ብር ነው የሚቆርጥብዎት?
ሁለት ብር እየቆረጠ ነው።
እሺ እሺ አንዴ መስመር ላይ ጠብቁኝ ልይሎት።
እሺ ሄሎ
ሄሎ ሄሎ ይሰማል።
የክሊል ባንክ ስለሆኑ በቃ ሁለት ሁለት ብር እየቆረጠ ሁለት ሁለት ትኬት ይሰጡትና እድሎትን እንዲሞክሩና እንዲያሸንፉ ነው።
ስለዚህ በየቀኑ ስለሆነ እንትን ይላል በ- በፍላጎት እንዳስብ ይላል።
እሺ ሰባ ስምንት ትኬት አለት እድሎትን መሞከር ይችላሉ። አሁን ማቋረጥ ፈልገው ነው።
አይ በራሴ ፍላጎት አደረገ ምን ተጠቅሜ ነበርኩም በቃ ስለዚህ እ፣ ይሄ ራሱ ፍላጎት ተመዝግቦ ነው እንጂ እኛ እዚህ system ላይ ምንም የሚመዘገብ ነገር የለም እንጂ በራሱ ፍላጎት ነው።
አዎ በቃ ስለዚህ በቃ
እሺ ሰባ ስምንት ትኬት አለት መጠቀም ይችላሉ። አቋርጥ ይባላል። አመሰግናለሁ። መልካም ቀን።